አባ እንዴት ነው?
hello ጤና ይስጥልን ቤተሰቤት።
ጤና ይስጥልኝ። ሰላም ነሽ?
ሰላም።
withdraw አድርጌ ነበር ከትላንት ጀምሮ አልገባልኝም። ስራ
okay እሺ። አሁን በደወልክበት ቁጥር ነው?
አዎ ቅድም ደውዬ ነበር።
እሺ እሺ።
እሺ። አጫውት።
በላማ አይ አትመለስ።
ሪዝራሽ ሁለት ሺህ በቂ ነው። ተደበት ዛሬ ነው አልበላው እኮ አትመለስ።
አ ትንሽ ምን ያገባል? ከባዶ ሁለት ሺህ አዊቱ ተባዛ ኔፓል ነው ያልከው?
እንዲህ መንካት በቻፓ ነው ዊዝዱ አደረከው። ሁለት ሺህ ብር ነው አይደለ?
አ አ አዎ ፕሮሰሲንግ ላይ ነው። የቻፓ ትራንዛክሽኖች በሀያ ሰባት የተደረጉት ፕሮሰሲንግ ላይ ናቸው። እሺ እሺ ማለት እሺ አሳውቀናቸዋል፣ ይስተካከላል።
እሺ እሺ እሺ
አቤት አለሁ እ እንትና እባክህ ጌች እኮ ስራ ስራ